ሄሎ ጤና ይስጥልን ቤስት ሄሎ አቤት ሄሎ ጤና ይስጥልን ቤስት ቤት ኦኬ ዜሮ ነኝ አዳማ ነው እና አላማ የአማ ንግድ ቤት አዎ እሺ ምን ነበረ ያ አክቲቭ ያልሆነ ስላለኝ እና ግሩፕ ላይ አሁን ጽፌ ቤት ነበረ ቴሌግራም ላይ ጽፈሽ ነበር አዎ እሺ ማን ነው የሚለው ስምሽ ቴሌግራም ላይ?
እ፣ ጽዮን እንደዛ ነው ጽዮን ጽዮን እም፣
ሲ የሚለው ነው እ፣ ሰላም ጽዮን እባላለሁ ከአዳማ እሺ እሺ active የሆነ ትኬት አለኝ ነው okay active አልሆነም አዎ ሀያ አንድ ዜሮ ሰባት ነው እስኪ ተለቀቀልኝ
okay እሺ እሺ እሺ ትንሽ ጠብቂኝ እሺ ጽዮን እሺ። ጂር ጽዮን አዳማ አዳማ አዳማ አመዴ አማኑኤላ አይ አማኑኤል ልጅ አመዴ አመዴ አዎ እንትን ጥ- ቴሌግራም ላይ ጄሪ ብዬ ይልሻል። አክቲቭ ያልሆነ ትኬት አለኝ ኬኖ ሀያ አንድ ዜሮ ሰባት ትኬቱን ላኪልን እሺ ጽዮን ኦኬ ላክላችሁ አ ትኬቱን አንሹና ላኪልን። እሺ፣ እሺ።